hello ቤስት ቤት ሰላም ነው?
ምን እንርዳ ሰማንያ ስምንት ዜሮ አራት አይ እንትን ነበር ምንድን ነው የሚባል voucher እሺ
ገንዘብ ገዝቶብኝ
እሺ
እንዴት ነው የማወጣው? ለመጫወት በቫ- በ voucher ከሆነ በቤስት ቤት ነው ማውጣት የምችለው ገንዘቡ ቤስት ቤት አቅራቢያ ቤስት ቤት shop የለም ለመጫወት ለመጫወት
በ voucher ገቢ አድርገህ ነው ወጪ
አ ወጪ ወጪ ወጪ
hello
ወጪ ወጪ ወጪ?
ወጪ ውስጥ ገብቶብኝ ነው voucher ውስጥ እሺ እ፣ ለመመለስ ነው ወደ ቤስት ቤት account አዎ እሺ ያቺ voucher history ውስጥ ግባና ገባው እዛ አግኝቼዋለሁ።
እሷን ኮድ ውሰ- እ፣ ኮፒ በላትና እሺ voucher deposit የሚለው አለ አይደለ አ እዛ ውስጥ ክተተው ይመለስልሃል ምን ውስጥ ምን ውስጥ ከተው voucher deposit deposit የሚል አለ በ voucher አ እዛ ውስጥ ኮዱን ሳስገባ ይመለስልሃል እሺ እዛ ነው ያለው ወጪ ምን ውስጥ ነው ያለው? ዲፖዚት